Hello? Hello? Hello? Hello? Hello? Hello? Hello Hello ሀሚድ ነኝ። ምን ልርዳህ ወንድሜ?
withdraw አድርጌ ነበር confirm እንድታደርግልኝ ነበር።
እሺ፣ በዚህ ቁጥር ነው ቤት ቤትህ?
አዎ በዚህ ቁጥር ነው።
እሺ፣ check እያደረኩልህ ነው። አንዴ ጠብቀኝ። Hello Hello ወደ ራስ ቁጥር ነው አይደል?
አዎ 09 60 80 79 57 እሺ፣ confirm አድርጌልሃለሁ። አሁን message ይገባልህ።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን።